ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ነው እዛቸው እግዚአብሔር ይመስገን። እሺ ዶንኪ ቲዩብ ነው። ምን ልርዳዎት?
እሺ እንትን ቢሮ በአካል የሆነ ታሪክ ነበረኝ እና
እም፣ ታሪኮትን ለማካፈል ነው የአንድ ሰው ህይወት ላይ።
አዎ እሺ ምዝገባ ስለሆነ መምጣት አይጠበቅቦትም። ስንደውልሎት ይመጣሉ። አሁን አሁን መመዝገብ ይችላሉ። ከዛ አዘጋጆቹ ይደውሉሎታል።
Okay። ኮሜዲያን እሸቱ ማግኘት አልችልም። ያው በአካል ሆነ በስልክ ማግኘት ከፈለኩ።
ኮሜዲያን እሸቱን ቀጥታ ማግኘት አይቻልም።
ኦኬ።
እ፣ አሁን ላይ ያው ለአንድ ሰው ህይወት ታሪኮትን ለማካፈል ነው የፈለጉት ወይስ ሌላ ጉዳይ አሉት?
አዎ። በተጨማሪም ሌላ ጉዳይ ምናምን
እሺ ምን ነበር ጉዳዩ? ይንገሩኝና ለሚመለከተው ባለሙያ ላስተላልፍሎት።
ጉዳዩ እስኪ መልሼ እደውላለሁ። መልሼ መደወል እችላለሁ?
ይቻላል። እሺ